hello hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን መቅደስ ኖት?
ነኛ ይቅርታ ዛሬ ያልመጣለው product አለ። ከችፕ ነበር የምንደውለው።
መልሼ ልደውልልሽ?
ይቻላል። ያልተቀበሉት ነገር ካለ ቢያሳውቁ።
አዎ አይ እኔ ስላልደረስኩኝ ልደውልልሽ።
ይቻላል።
በዚሁ ስልክ ላገኝሽ እችላለሁ?
አዎ በዚህ ስልክ እስከ አንድ ሰዓት ተኩል ድረስ ይደውላል።
አሁን አረ መልሼ እደውልልሻለሁ።
ይቻላል። እሺ ማን ልበልሽ? ነው ሌላ ሰው የለም።
እኔ መኪያ ነኝ፣ ችግር የለም ይደውሉ።
እሺ መኪያ ተደውላችሁ። ግን በዚሁ አጋጣሚ ልጠይቅሽ ቱሉ ዲምቱ አልጀመራችሁም?
እ፣ ቱሉ ድምቱ እስካሁን አልጀመርንም፣ ግን ያው ኧረ ጀምሩ፣ ኧረ ተው።
ይቅርታ በጣም እንጀምራለን። ሰው እ።